hello ሰላም ጤና ይስጥልኝ ቤስት ቤስ ከዳር ነኝ እባክዎን ልርዳዎ?
የሆነ ኮድ እንትን ቦነስ ለመጠየቅ ነበረ። አንድ team ጥሎኝ ማለት ነው።
እሺ ቦነስ እንዳለው ለማወቅ ነው። እሺ አዎ አስራ ሶስት ካሸርኩት አስራ ሶስት ሀምሳ ስድስት ሀምሳ ስድስት አርባ ዘጠኝ አርባ ዘጠኝ ሰማንያ ሰማንያ አዎ ኧረ እባክሽ
ይህ ጨዋታ postponed ሆኗል መሰለኝ።
እ
ቆይ አንዴ ጠብቀኝ። እሺ እያደረኩ ነው።
እሺ
እሺ እ አንድ ጨዋታ postponed ሆኗል አይደል? የተላለፈ ጨዋታ አለው።
አዎ የተላለፈ ጨዋታ አለ አዎ የኤፍሲ በርደን ጨዋታው እ እንትን ብሎ በዓል postponed ሆኗል እና እዛ ደግሞ አንድ የወጣ ጨዋታ አለው እ በሀያ አራት ሰዓት ላይ የሚካሄድ ጨዋታ ከሆነ እ በእሱ ውጤት ይመዘገብልሃል። ከሀያ አራት ሰዓት በኋላ ከሆነ ደግሞ የሚታረመው ያው void ሆኖ ባሉት odd ተካፍሎ ይሰጥሃል። እሺ ተመላሽ የሚኖረው ከሆነ ስለዚህ ሀያ አራት ሰዓት መጠበቅ አለብን።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ ደንበኛችን።